ሌላው ሌላ ወይ አረ መሰረት አረ መሰረት ይሄ ግን ፌር ነው እ ፌር ነው ግን 24 88 45 ይዛ
24 88 አራት ሰማንያ ስምንት ቅድም ነግረኝ ነበር። ማነህ አሁን ነኝ ሀብታሙ ከየት ወዴት የሚሄደው ነበረ?
ከጂ በርገር ኢንሳ
እ
ከጂ በርገር ኢንሳ
ኢንሳ የሚሄድ ሁለት ነጥብ አራት ኪሎ ሜትር
ከቦሌ ወሎ ሰፈር አይደል? ከቦሌ ወሎ ሰፈር ኢንሳ ኢንሳ ነው ያለው።
እኮ ኢንሳ ጋር በኢንሳ እኮ ነው ብሎታል። እሺ ፌ ብዬ በቃ ጨርሶት ነው እኮ ልክ ነው ሀብቴ ወይ ሰላሳ አምስት አረግ ስብል የነበረው አርባ አምስት አረግለት ማርያምን 45 ነበር ከዛ 35 አረጋ እና ለተሽ ሩምፒና አረኩ ብለሽ 45 ላይ ይመጣል። ችግር አረኩ የለም ብዬ ሳይሆን አርጌ ነው ሀብታሙ
እሺ መጀመሪያ 45 ነበር። እሺ ይሁን እ?
እሺ ይሁን እሺ በቃ።
እሺ።